ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ግን ዶክተር ነው የምንለው freelancer የሆነ ማስታወቂያ ወጥቶ ነበር YouTube channel ኣችን ላይ እና አመልክቼ ነበረ ከዚህ በፊት እና እስካሁን ድረስ ምንም መልስ አላገኘም ነበረ።
ገና selection አልተጀመረም እናሳውቃለን።
ይቅርታ
selection አልተጀመረም ገና ነው እናሳውቃቸዋለን።
okay ምን ያህል ይቆያል?
እርግጠኛ አይደለሁም እኛ እንተውላለን selection ሲጀምር
okay okay እሺ መልካም ቀን